በመሪ ወገን አያይዘ ዝመም በአንድ ሺህ ወገን የሆን ፍስሐን አንድ ጊዜ በዜማ ዘልቀህ ዘህብረት ዝመም ጥንተ መሪ ቀደሳዋ አክበራ ብሎ አማን ድረስ ይምራ። በዚያ ወገን ተንሳ ምነሙታንን ዘብረት አንድ ጊዜ ዝመም አንሺ ቀደሳ ዋክበራ ብሎ አማን ድረስ ይበል። በዚያ ወገን ተንሳ ምነሙታንን ዘብረት አንድ ጊዜ ይዝመሙ። ሶስተኛን ሺ በመሪ ወገን ቀደሳ ዋክበራ ብሎ ይዝለቅ። በዚያ ወገን አማን ተንሳ ምነሙታን አንድ ጊዜ ዘብረት ይዝመሙ። በአንድ ሺህ ወገን አማን ተንሳ ምነሙታን አንድ ጊዜ ዘብረት ይዝመሙ። በመሪ ወገን ሁለተኛ አማን ተንሳ ምነሙታን ብለው ዘብረት ይዝመሙ። አራተኛ አንሺ በጥንተ አንሺ ግድም ቀደሳው አክበራ ብሎ ይዝለቅ። በዚያ ወገን አማን ተንሳ ምነሙታንን አንድ ጊዜ ይዝመሙ። በመሪ ወገን አማን ተንሳ ምነሙታንን አንድ ጊዜ ዘብረት ይዝመሙ። በአንሺ ወገን ሁለተኛ አማን ተንሳ ምነሙታን ብለው በዝማሜ ይዝለቁ። ጥንተ መሪ ቀደሳ ዋክበራ ብሎ ይጨርስ። ከዚህ በኋላ ያለውን እንደ አርያም ፈጽም። ይህ የባታ ሲሆን ነው። የላይ ቤት ሲሆን ግን ሶስተኛ አንሺ በመሪ ግድም ያንሳ። በዚያ ወገን አማን ተንሳ ምነሙታን አንድ ጊዜ ዘህብረት ይዝመሙ። በአንድ ሺህ ወገን አማን አማን ሁለት ጊዜ ተንሳ እምነሙታን አንድ ጊዜ ዘህብረት ይዝመሙ። በመሪ ወገን ተንሳ እምነሙታን አንድ ጊዜ ዘህብረት ይዝመሙ። አራተኛ አንሺ በጥንተ አንሺ ግድም ያንሳ። በዚያ ወገን አማን ተንሳ እምነሙታን አንድ ጊዜ ዘህብረት ይዝመሙ። በመሪ ግድም አማን አማን ሁለት ጊዜ ተንሳ እምነሙታን አንድ ጊዜ ይዝመሙ። በአንድ ሺህ ወገን ተንሳ ምነሙታን አንድ ጊዜ ዘህብረት ይዝመሙ። ጥንተ መሪ ቀደሳ ዋክበራ ብሎ ይጨርስ። ከዚህ በኋላ ያለውን እንደ አርያም ፈጽም። ስርዓተ ዑደት ከቆም ስትደርስ መብራት ይዘህ አማን በአማን ተንሳ ምነሙታን አንድ ጊዜ በቆም ዝለቅ። መልሰህ አማን በአማን ሁለት ጊዜ ተንሳ እምነሙታን አንድ ጊዜ ብለህ ሁለተኛ ተንሳ እምነሙታን እያልክ ወደ ምቋም አንስት ሂድ። በዚያም አማን በአማን ሁለት ጊዜ ተንሳ እምነሙታን አንድ ጊዜ ብለህ ሁለተኛ ተንሳ እምነሙታን እያልክ ወደ ምስራቅ ሂድ። በምስራቅና በሰሜን እንዲሁ አብጽህ። ከቅኔም ኃይሌት ስትደርስ በቆም ትንሣኤከ ለለ አመነ ብርሃነ ከፈኑ ዲቤነ። ይህን በቆም አንድ ጊዜ ዝለቅ። መልሰህ ትንሣኤከ ለእለ አመነ ሁለት ጊዜ ብርሃነከ ፈኑ ዲቤነ አንድ ጊዜ ብለህ ሁለተኛ ብርሃነከ ፈኑ እያልክ ወደ ምቋም አንስት ሂድ። በዚያም ትንሣኤከ ለእለ አመነ ሁለት ጊዜ ብርሃነከ ፈኑ አንድ ጊዜ ብለህ ሁለተኛ ብርሃነከ ፈኑ እያልክ ወደ ምስራቅ ሄድ። በምስራቅና በሰሜን እንዲሁ አብጽህ። ከቅኔ ማኅሌት ስትደርስ መረግድ ትንሣኤከ ለለ አመነ ሁለት ጊዜ ብርሃነ ከፈኑ አንድ ጊዜ ብለህ ሁለተኛ ብርሃነ ከፈኑ ስትደርስ ወደ ምቋም አንስት ሂድ። በዚያም ትንሣኤ ከለላ መን ሁለት ጊዜ ብርሃነ ከፈኑ አንድ ጊዜ ብለህ ሁለተኛ ብርሃነ ከፈኑ እያልክ ወደ ምስራቅ ሄድ። በምስራቅና በሰሜን እንዲሁ አጽህ። ከቅኔም ኃይሌት ስትደርስ ጽፋ አስቆርቁር አመላለሱን ብለህ ትንሣኤ ከን በጭብጨባ አልብስ። አያይዘህ የኢቲ ማርያምን ዝመም ጸንጽል አመርግድ ጽፋ አመላለስ አለው ወበል ዘንተ